ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
withdraw copy አድርግልኝ።
እ በዚህ ቁጥር ነው?
አዎ ስንት ብር ነበር?
ስምንት ሺህ እና አንድ ሺህ
እሺ መስመር ላይ ጠብቀኝ ትንሽ። ዘጠኝ ብሎ በሚጀምረው account ነው አይደል?
እ አዎ ዘጠኝ ብሎ በሚጀምረው አዎ።
ወደ ቴሌ ብር ነው የላከው?
አዎ እሺ አሁን ገብቶልሃል። confirm አድርጌልሃለሁ።
ሌላም አንድ ሺህ አለ።
አዎ ስምንት ሺህ እና አንድ ሺህ ሌላም አንድ ሺህ ሁለት ጊዜ ሁለት ሁለት ጊዜ ነው አንድ ሺህ አንድ ሺህ ከስምንት ሺህ በፊት ያለውም አልገባልህም?
እ ስምንት ሺህ አንድ ሺህ እም፣ አንድ ሺህ
አይ ነው ስምንት ሺህ እና አንድ ሺህ ብቻ ነው ያለው። ግን ከስምንት ሺህ በፊትም አንድ ሺህ አለ።
አሁን አንድ ሺህ እሱ balance ሆኗል።
እሺ ከሶ ከስምንት ሺህ በኋላ አንድ ብቻ ነው አንድ ሺህ ያለው።
ከዛ በኋላ አንድ የለም እንደ ያለ አሁን ያለ።
አሁን ያር አሁን አሁን አዛሃል ላይክ እያወራኝ
አዎ
እሺ አዎ፣ አሁን አቂ ሪፍሬሽ ሳደርግ አግኝቼዋለሁ። እሺ ሶስቱንም ኮንፈርም አደርግልሃለሁ።
እሺ እናቴ እሺ ቴንኪው። መልካም ቀን።
እሺ